ሄሎ
አገኘ
እኮ አይሰራም
ስልኩ እምቢ አለኝ። ወይ ሬስቶራንት ትጠብቀዋለህ?
እኮ እዛው ነው ስልኩ ግን አይሰራም።
እሺ በቃ አይ እኔም ድጋሚ ደውልለት አልፈልኝ ስላለ ነው ስልኩ። እሺ እሺ ሄሎ
ወይ እሺ በቃ አይ ሬስቶራንት ትጠብቀውና ያቀብልሃል።
ቆይ ስሚ እናቱ
አቤት
ወይ ለ ካንሰል ማድረግ አችሉም በቃ ከዚህም በኋላ
አልችልም ኦርደር
እሺ ማደሩ እኔ እንጃ ልጁ ራሱ በጣም ገና
እሺ እኔ እሞክርለታለሁ።
እሺ ደቂቃውን በእኔ እንዳት እንትን እንዳትሉብኝ።
አረ ሄኖክ በእግዚአብሔር
ኧረ እና እኔ ሶስተኛ ጊዜ እኮ ነው እኮ በዚህ ጠዋት እስከ እጠይቅልሃለሁ ሰዓት አልከኝ አይደል? ቅድም እጠይቅልሃለሁ ሰዓቱን እሺ